ሄሎ ጤና ይስጥልኝ።
አቤት።
ከቢጂአይ ኢትዮጵያ ነበር የምደውልልዎት። ደውለው ነበር አዎ።
ተቋረጠ።
አ ቤቱ የት ነው የሚገኘው ነው ያሉኝ።
መቀሌ ነው፣ አዲስ አበባ አይደለም።
የት አሉኝ?
መቀሌ መቀሌ። የቱ እ፣ ልዩ ቦታ አለው?
አ 11 ቀበሌ ቢያጭ ቀ 11
ምን አሉኝ?
ቀበሌ 11
ቀበሌ 11 አ
እሺ። እ፣ ምንድነው ተ- ብልሽት ነው አይደል ያሉኝ?
አ leak እያደረገ ነው ከታቹ የድራፍት ማሽኑን በር- በርሜሉ ጋር ነው ወይስ ሰዓቱ ጋር?
አይ መቅ- መቅጃው ጋር
አ፣ እሺ። ጥያቄው መዝግቤ ወደ ጥገና ክፍሎች አስተላልፍሎታለሁ። ሌላ ምረዳዎት ነገር አለ?
አይ እሱ ነው። አ ለዛሬ ይደርሳል።
እ፣ ከእርስዎ በፊት ያስመዘገቡ ደንበኞች ስላሉ በወረፋ ነው የሚመጡሎት። ይጠብቋቸው፣ ይደርሱ።
አ እሺ እሺ። ስለ ደወሉ እናመሰግናለን። አገልግሎት ተሰብና ስቴት ከሚሰሙ ድምጽ በኋላ ያስቀምጡልኝ። መልካም ቀን።